ትልቅ ሰው አርገኝ ጌታዬ ተለገኛቲን ብቻዬ አገልጋይ አርገኝ ጌታዬ ተተገኛቲን ብቻዬ መድረክን ሰጠኝ ጌታዬ ተለገኛቲን ብቻዬ ሀብታም ሰው አርገኝ ጌታዬ ተተገኛቲን ብቻዬ መለስልኝ ያንን ደመና መለስልኝ ያንን ደመና መለስልኝ ያንን ደመና መለስልኝ